ሄሎ ሄሎ
ኦርደር ነበረኝ።
okay እሺ፣ በዚህ ቁጥር ነበር።
አይ ዜሮ ዘጠኝ አስር
አንዴ ዜሮ ዘጠኝ አስር ዘጠና ስምንት እሺ አስራ ስምንት ዘጠና ዘጠኝ
okay ሩት በሚል ሩት በሚል እና እንመጣለን ብሎኝ ደውሎልኝ ነበረ። መስራት ቤት ነው አንበሳ ጋራጅ እና አሁን እስከ ስድስት ተኩል ስለምንወጣ ወይ አዎ።
ለነገ እንዲዞር order ኡ እንዳይወጣ ብዬ ነው።
okay እየመጣው ነው ብሎታል። አ?
ማለት ልንወጣ ነው ገና ልቀበል ነው ነበር ያለኝ።
okay እስኪ check ላድርግሎት።
እሺ ልጠብቅ።
አ በዚህ መስመር ላይ ጠብቁኝ። ምን ነበር order ኡት? ዛሬ ይመጣሉት?
ሽንኩርት፣ ነጭ ሽንኩርት፣ ሽንኩርት፣ ቀይ ሽንኩርት እና አቮካዶ
okay እቃው እኮ ወጥቷል። ለ driver ኡ ይደውሉለታል የት